hello ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። በኮ ምን ልርዳው?
እንዴት ነሽ? ሰላም ነው እግዚአብሔር ይመስገን።
አለን እንትን ልኬ ነበረ አም- አም- አምስት ሺህ እሺ አልገባልህም?
አልገባልኝም። አዎ እሺ አንዴ ቤተሰብ ቤት ቁጥርህን ንገረኝና check አደርግልሃለሁ።
እሺ ዜሮ ዘጠኝ እሺ አንዴ ሀያ አንድ
ሀያ አንድ ዜሮ ዜሮ እሺ
ሀምሳ ሁለት ሀምሳ ዘጠኝ
አራት ሀምሳ ዘጠኝ እሺ መቼ ነበረ ጊዜ ያደረከው?
ቅድም ነበረ ቅድም።
እሺ እሺ አንዴ መስመር ላይ ጠብቀኝ እሺ።
እሺ እሺ
ወደ ቴሌብር ነው አይደለ?
አዎ እሺ አሁን ገብቶልሃል። እሺ check ማድረግ ትችላለህ።
እሺ እሺ አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ቀን።
እሺ አመሰግናለሁ።